Hello
አቤት ከችብችብ መልሼ ደወልኩሎት እሺ
አውርቻታለሁኝ አሁን በዛኛው በአሚን የሚለው አካውንቶ በሱ refund ታደርጋለሽ በቴሌ ብር
እሺ አመሰግናለሁ እሺ እናመሰግናለን ለሌላ በጣም።
ጊዜ ያካሄዱ ግን እንደዛ እንደ ሌሎች official ብታደርጉልን አሪፍ ነው እሺ እሺ እናሳውቃለን እሺ አመሰግናለሁ እሺ እግዜር እሺ ይስጥልኝ።
እናመሰግናለን መልካም ቀን እሺ እሺ ሰላም ዋይ።
እሺ